አላ ጤና ይስጥልን። ሰላም ነው?
አብሮ ይስጥልናል።
ከቤስት ቤት ነው የምንደውለው።
ኦኬ እሺ።
ትኬት የሆነ እንትን ብለህ ነበር መሰለኝ።
አ አ የቱን የገባ ግራ የገባ የኤቨርተን ከቶተናም ነው።
አ
የሎ ካርድ ቶታል ኦቨር የሎ ካርድ አራት አ አራት ወጥቷል። ስለዚህ ቮይድ ይሆናል። አ አይሆንም። አይ ሶስት ቢጫ ነው የታየው ጨዋታው ላይ ጨዋታ አራት ነው አራት ነው አራተኛው bench ላይ ያለ ተጫዋች ነው ያየሁሽ ቢጫውን። አራተኛው ያየው bench ላይ ያለ ተጫዋች ነው።
እና እሱ አይቆጠር አይቆጠርም። አዎ ከ pitch ውጭ እኮ አይቆጠርም እኮ ሜዳ ውስጥ ያለ ቢጫ ነው እንጂ። አዎ፣ እንደዛ ነው።
Okay ለዛ ነው። እሺ ሶስት ቢጫ እሺ፣
ነው።
እሺ